የስኮል ኢንተርም ደረጃዎች
በፊት ቆርጠን ነበር እና ቴክስት አልገባልንም።
እሺ እዚህ ላይ ደውላችሁን የቆረጣችሁት
እ?
እኛ ጋር በዚህ ኢትዮ- በዚህ ስልክ ነው የደወላችሁት?
አ ከየት ወደ የት ነበር ምዝገባው?
እ?
ከየት ወደ የት ነው ምዝገባው? እና የመንገደኛ ስም ማን ነው?
ስም አባዬ
ከየት ወደ የት?
ከአዲስ አበባ ጎንደር።
መች ነበር የቆረጣችሁት?
አሁን አሁን
ሰማንያ አንድ ሰማንያ አራት ብላችሁ ነው የደወላችሁት?
አ ኦንላይን ነው የቆረጥ ነው።
okay online ከሆነ Ethiopian Airlines ነው communicate የሚያደርጉት።
እ?
ኦንላይን ከቆረጡ የቆረጡበትን የምዝገባ ኮድ የሚልክሎት ኮድ Ethiopian ተልኳል።
Airlines ነው። እኮ ትኬቱን የሚልክሎት እዛ ነው። ስልሳ ሰባት ሰማንያ ሰባትን communicate ያድርጉ።
ስንት? ዘጠና ሰባት ስልሳ ሰባት
ስልሳ ሰባት ሰማንያ ሰባት ስልሳ ሰባት ሰማንያ ሰባት አዎ።
እሺ እሺ እናመሰግናለን። መልካም ቀን